ጤና ይስጥልን። ዋሽንግተን ሄሎ አቤት፣
ሄሎ አቤት።
እንትን abdominal pelvic እንትን አላት CT scan with contrast
CT scan
ዋሽንግተን ነው።
አዎ፣
abdominal pelvic CT scan with contrast አላችሁ?
አለ ነው።
እሺ እ አምቡላንስም ያስፈልግ ነበር። እዚህ የካቲት ነው። ሄሎ እሺ፣
እ ምን ያህል ነው የሚሆነው ለሰዎቹ እንትን ለማለት ነበር።
with contrast ነው?
with contrast አዎ፣ እና አምቡላንስ ነግሬያታለሁ። አይ እ ቅድም አዎ።
ሌላ
አቤት አቤት።
እሺ፣ with contrast ከሆነ ዘጠኝ ሺ አንድ መቶ ሀምሳ ብር ነው የሚሆነው።
እሺ ከእነ አምቡላንስ ነው አይደለ?
አዎ፣ አምቡላንስ free ነው።
እ እ
አምቡላንስ free ነው። እኛ ጋር እስከ የምትነሱ ስለዛ አምቡላንስ free ነው።
እሺ ዘጠኝ ሺህ አንድ መቶ ሀምሳ ነው አይደለ?
አዎ፣ እሺ እሺ thank እንደውላለን። አይ ቆይ ላረጋግጥና እደውላለሁ። እሺ thank